ጤና ይስጥልኝ ቻፓ
አብሮ ይስጥልን። መረጃ ፈልጌ ነበር ከቻፓ ወደ ቴሌብር transfer አድርጌ አልገባልኝም እስካሁን።
በአሁን በደወሉበት ስልክ ቁጥር ነው አይ ነው ስልኩ ሌላ ነው። ልንገርሽ ንገሩኝ። ስልክ ቁጥሩ ነው ሰላሳ ሶስት ቅድም ደውዬ ነበር። ምናልባት አንቺ ከሆንሽ እስቲ ዜሮ ዘጠኝ ሰላሳ ሶስት አርባ ስምንት አርባ ስምንት ወይም አርባ ስምንት እንደገና አርባ ስምንት ሰማንያ ሰማንያ አ፣
አዎ አዎ፣ ይቅርታ እሺ፣ system አስቸግሯቸው መሰለኝ አለ እስካሁን። እሺ processing ላይ ሆኖ ሶ- ሶ- ሶስት ሺህ ብር- ሶስት ሺህ ብር ማለት ነው።
ትንሽ ብቻ ይጠብቁን። እሺ
hello ትንሽ ብቻ ይጠብቁን። ይቅርታ ይገባል።
እሺ፣ አየር ላይ ያለ ሶስት ሺህ ብር።
አዎ፣ አዎ፣ አለ አለ ይገባል። እሺ እሺ፣ በቃ እንደዛ ከሆነ ችግር የለውም። እሺ በቃ እሺ እሺ